hello ጤና ይስጥልን ቤት ቤት
አብሮ ይስጥልን።
ሰላም ምን ልርዳህ?
አ፣ እንትን ይሄኛው Best Bet ላይ ማለት ነው password error እያለን እና በፊት ደግሞ አልከፈትኩም ነበረ።
አዲስ ነው
ምርት ደግሞ ምን ነው ስሙ? አ፣ አዲስ ነው። አዎ፣ አዲስ መክፈት ፈልገህ ነው?
አዎ እሺ ስልክህን ስታስገባ ዘጠኝ ብለህ ጀምር።
እኮ እሱን ከዛ ዜሮን password ተቀብዬ ነው አዎ፣ password ደግሞ ስታስገባ ስምንት digit መሆን አለበት። capital letter ስምንት- small capital letter small letter ቁጥር እና symbol ያለ መሆን አለበት። እሺ
okay። ማለት አንድ ብቻ ቁጥሮችን ብቻም አይቻልም ማለት ነው።
አይቻ- አይቻልም እንደዛ አይቻልም። capital letter ም small letter ም ቁጥርም ያለው እንዲሁም symbol ማለት ይሄ ኮከብ፣ መሰላል ምናምን የመሳሰሉት ከነሱ አንዱን መጠቀም ትችላለህ እና ብዛቱ ስምንት ነው መሆን ያለበት። እሺ ብዛት ስምንት ሆኖ አራት አይተም ማለት ነው።
አዎ አራት አይተ ሆኖ ትን- መደጋገም ትችላለህ።
አ፣ ገባኝ። አ፣ ወይም አራት ሁለት ሁለት ጋር ማድረግ ትችላ- እንችላለን ማለት ነው።
ትችላለህ ስምንት okay። ሌላ ነገር የለም ይከፋል።
የ- የለውም ችግር የለውም። ከ- እምቢ ካለ ደውልልን ችግር የለውም።
okay እሺ፣ ትይ።
እሺ መልካም ቀን ስለደወልክ እናመሰግናለን።
አያ፣ እሺ